बोला ሄሎ
ሰላም ሰላም ነው ጤና ይስጥልኝ መቼት የምንለጥል
እንትን ቴሌውን ቲኬት እንዴት ነው ማግኘት የምችለው?
ቴሌቪዥን ትኬት ተመዝግቧል መጀመሪያ
አዎ ተመዝግብ ያለው የተጫወቱ ነበር ሰሞን ግን ትኬት አለቀብኝ። ከዛ ከዛ እ የተሰጡትን የዕለታዊ ሁለት ትኬት ጨርሻው ነው አዎ ትኬቱን ጨርሻው የለም አልጨርሽ ያልቆብኝ ነው። ስገዛ ደግሞ coin ነው የሚገዛልኝ አይደል?
coin ነው የሚገዛ subscribe ድጋሜ እየተመዘገቡ ድጋሜ
ምን አልሽ?
ትኬቱን ድጋሜ ይመዘገባሉ። ከዛም ደግሞ አጥፍተው ደግሞ ድጋሜ አሁን እንመዝገብ subscribe unsubscribe በማድረግ ትኬት ማግኘት ይችላል።
እኮ ሁሌ ትኬት ስፈልግ subscribe ኡን ያነሳው እንደ አዲስ መመዝገብ ነው።
አዎ እንደ አዲስ መመዝገቡ ደግሞ coin ኡን ገዝተው ወደ ትኬት መቀየር ይችላል።
ምኑን?
coin ኡን ይገዙና ወደ ትኬት እንቀይርልዎታለን።
እሺ ምን ያህል ነው? እንዴት የምገዛው? ስንት
ማለት ስንት ነው የምገዛው? ምን ያህል የፈለጉትን ይላል ያለ ሁለት ቁጥር ሴል ለመግዛት የሚላለ አይደለ?
አ፣ እዛ ነው ይንኩና ይግዙና ከዛን እኛ ደግሞ እንቀይርልዎታለን። ይደውል
እኮ እሺ እንትን ሰው ስጋብዝም ትኬት ሁለት ይሰጠኛል አይደል?
አዎ ይሰጡታል። አዎ
ግን እስካሁን እንደ አጋጣሚ ዝም ብዬ ሁለት ሰው ጋብዤ ምንም ትኬት አልሰጠኝም። ግን እስኪ አንዴ መስመር ላይ ጠብቁኝ። እሺ ልልሎት ሌላ መስመር ላይ ጠብቁኝ ልልሎት እሺ
hello ወይ እነዛ የጋበዟቸው ሰዎች የዚህን የቴሌቪዥን አገልግሎት ደንበኛ ወይም ደግሞ subscribe ያደረጉ ሰዎች መሆን አለባቸው።
እሺ እንዴት ነው subscribe ማድረገው?
ማለት እንዴት ነው subscribe ማድረገው?
የጋበዟቸው እርሶ ጋብዤ ነበር አልሰጡኝም አይደል ያሉኝ?
አ እነዛ ሰዎች የጋበዟቸው ሰዎች የቴሌቪዥን ደንበኛ መሆን አለበት እንደ እርስዎ ማለት ነው።
እንዴት ነው ሊሆኑ የሚችሉት? እሺ እሺ ኮከብ ዘጠኝ ሰማንያ አምስት እ፣ መሰላል ብለው አንድ ቁጥር ለመመዝገብ አለ መመዝገብ ይችላሉ።
ከዛ ካርድ ይቆርጣል።
አዎ በቀን ሁለት ብር የዕለታዊ ከሆኑ በቀን ሁለት ብር፣ ሳምንታዊ ደንበኛ ከሆኑ ደግሞ